ማሪቱ እዚህ ጋር ትታይ ሄሎ፣ ጤና ይስጥልኝ። ከቺፕቺፕ ነበር የምንደውልዎት።
እሺ order አድርገው ያልመጣ item ነበሩት?
ያልመጣ አዎ፣ ቃሪያ ቃሪያ። እሺ፣ ነገ መረከብ ይችላሉ አይደል?
አዎ አዎ እሺ፣ ነገ የት እንላክልዎት? location ቲፒኦ የተሞላው ቲፒኦ ነው ቲፒኦ ነው፣ ቸርችል።
አዎ ቸርችል እሺ፣ ነገ እንልክልዎታለን።
እሺ ቶሎ እሺ።
ድምፁ አታመጡም እማዬ
ቱሉ ዲምቱ። አዎ፣ በጣም ብዙ ጊዜ እናመጣ- ጠይቀናል ብዙ ብዙ ሰው አዎ ነው እስካሁን ጠይቄያለሁ እኮ ኧረ ያው ወደዛ ጀምሮ እባክህ።
እየላክን አይደለም።
አዎ እሺ አዎ፣ ያው አስተላልፍ ሌሎች ይለናል።
customer ኦችም እያሉን ነው።
አዎ በጣም ብዙ ሰው እ- ነው ያለው ደግሞ እሺ እስኪ አውርተናቸዋል። ያው እናሳውቃለን ስንጀምር።
እሺ እሺ እሺ፣ እናመሰግናለን። መልካም ምሽት።